hello hello፣ ጤና ይስጥልኝ። ቤት ቤት
ሰላም ነው እናት ዮሐንስ ነኝ ከጎንደር እሺ፣
ማን አሁን አንድ ደቂቃ በፊት ማንን ነበር ያወራሁት አንቺን ነው
እሺ፣ ምንድን ነበር? አይ እኔን አይደለም።
እንትን ጥሩ እሺ እንትን ነው ስልክ ተሳስታኝ ነው እንትን sport betting እየጋ ትናንትና voucher እንትን ብዬ ነበር voucher የሆነ ልጅ ተቀብዬ ነበረ እሺ፣
ግን ማንነቱ ስላ ስልኩና ማንነቱ ስላጠራጠረም ቮቸሩ ልንገርሽና ስልክ ቁጥሩ እንድትነግሪ ፈልጌ ነበረ እኔ ጋር የተገባው እሺ፣
እሺ voucher ሩ N ሰላሳ ሁለት
እሺ። አንዴ N
ሰላሳ ሁለት N ነው አይደለ? N ሰላሳ ሁለት N ላይ November ማለት ነው እሺ፣ N ሰላሳ ሁለት ሀምሳ አምስት ስድስት እሺ።
OK ይሄ ነው voucher code ዱ አስር ሺህ ብር N- deposit አድርጓል N ሰላሳ ሀምሳ አምስት ሁለት ስድስት ሀምሳ አምስት ስድስት
N ሰላሳ ሁለት ሀምሳ አምስት ስድስት አዎ
እሺ። ትናንትና ነው ትናንትና deposit ሆኗል። እኔ ሱቅ ጋር አይደል አስር ሺህ ብር
አዎ። አስራ ስምንት ዜሮ አራት አስራ ስምንት አስራ አምስት ዜሮ ዘጠኝ አስራ ስምንት ዜሮ አራት አስራ ስምንት አስራ አምስት አስራ ስምንት አስራ አምስት እሺ አዎ።
ቴንኪው እሺ።
እሺ